አልታወቀም።
ሌላ አዘጋጅቻለሁ። ግዴታ ስትወርቅ ሌላ አዘጋጅቻለሁ።
ሪፖርት ይሄ ሪፖርት የለ የሱ አይታወቅም ነበር ኢንተር ሪፖርት። አሁን ግን አውቃለሁ አለች። አውቃለሁ ወይ ነብዩ አቤት እንዴት አለ?
እግዚአብሔር ይመስገን።
ሰላም ሰላም ነው። ከዚህ ከሲቪል ገባና ነዋሪዎች አገልግሎት ኤጀንሲ ነበር የምደውልልህ። ቀለሙ ትናንትና ያገኘሁልህ ኦ እሺ፣ እንዴት ነህ? ሰላም ነው?
አላ አለ አለሁልህ። እግዚአብሔር ይመስገን።
ተማር እ? እ? ሁሉ ሰላም እንትናችሁ ተራዝሟል። ለካ ዛሬ ያገኘሁት እኮ አይደል? የስተ ጥቅምት 24 ድረስ ተራዝሟል። አይደል?
ምኑ?
ጥገና እንድትሰሩ ማለት ነው። ከዚህ ቀደም የነ
አዎ ገ- ተራዝሞ ነበረ፣ ግን ለአንድ ጊዜ ነው የሚለው መሰለኝ።
አይ አሁን እኮ ተንተና ካዳነች ጋር ተነጋግረን ማለት ነው።
እ?
እስከ ጥቅምት 24 ድረስ እኮ የተበላሸ ካለ ግዴታ ይሰራሉ አለችኝ።
አረ እሺ፣ አዎ።
እኔ ችግር የለውም እንትኑ እ፣ ከእሷ ጋር ካወራችሁ እና ይቻላል ካለች አዎ ይቻላል አለችኝ እኮ ይቻላል።
ግ- ግ- ኦኬ።
አሁን እኔ ልሰብስብና የ- እሺ።
ወደዚህ አር የሚመጡ እኛ ላይ አር የሚጠገኑ አ እናንተ አሁን አንድ አሁን አንድ ለሚ ለሚኩራ አንድ ወር ወይም እንደዚያ ይሆናል። ነሐሴ ጀምሮ ነው የመጣ እስካሁን ድረስ እኔ ደግሞ አልተራዘም መስሎኝ ነው። የለሚኩራ አለ እዚህ ራሱ ይቁ- ይቁጭ አለ።
እንትን ያለ የተቀመጠ አዎ የሚጸኔ ጨረታው እስከሚያልቅ ብዬ ነበረ። ጨረታው
ገና ነው evaluation ላይ ነው መሰለኝ።
አዎ ስለዚህ አንተ የራስህን ያህል በለህና
እሺ መጨረሻ መጨረሻ ላይ አሳውቅህ አይደል?
በቃ ትችላለህ። አሳውቀኝ። እኔ መጥቼ አይተ ነው በቃ አዎ።
የሚቀየር ካለ እንትን አድርገን እ፣ እንትን ማድረግ ትችላል። ችግር እሺ እሺ አዎ፣ እሺ አዎ እሺ።
እሺ እሺ